ጤና ሄሎ፣ ጤና ይስጥልኝ ተርታ አምቡላንስ።
የአማርኛ አለም
ምን አሉ?
የኦሮምኛ አለ
ሄሎ፣ ጤና ይስጥልኝ ተርታ አምቡላንስ።
የብሪ ኑፈር ጋ እ አሎ አሎ አሎ አሎ